hello ጤና ይስጥልኝ።
አብረሽ ትንሽ ላይን አዲስ ነው ደውለው ነበር።
አዎ ቅድም ደውዬ ነበረ።
እሺ አይ አግኝተዋል?
ነው ጠይቂያት ነበረ። free free payment አለ አለች።
okay እሺ